ቤተሰቤ ነኝ ሄለን።
እሺ ቤርሳቤ ስልሳ አንድ ሰላሳ ዘጠኝ ስንት ስልሳ አንድ ሰላሳ ዘጠኝ
ዘነበ
ዘነበ አይደለሁ ስልሳ ሀያ ስድስት ነኝ ዘነበ።
ስልሳ አንድ ሰላሳ ዘጠኝ
አዎ ስንት ነው ያልከኝ?
እሺ ስልሳ አንድ ሰላሳ ዘጠኝ ምን ሆነብህ? ስልሳ አንድ ሰላሳ ዘጠኝ
ከሲምፕል ቢስትሮ ነበርና የደው ከቢሮ ሲያዙ ሽፍታ አልነበረምና መልስ እንደውላለን ብለው አላዘዙኝም ማለች።
ከቢሮ ሲያዙ ምን
እ፣ በሰዓቱ ችብስ አልነበረም መብቶ ነበርና
እም፣ እ፣ ችብስ አልነበረምና ከሲምፕል ቢስትሮ አላዘዙትም ነበር። ከዛ መልሰን እንደውላለን ብለው አልደወሉልኝም አለች።
እስኪ አንዴ ማን
እ ማን ነው ስ- ሰይድ ሰይድ ሰይድ ስልሳ አንድ ሰላሳ ዘጠኝ ነው ያልከኝ?
አዎ አልታዘዘም።
እሺ አንዴ ቆይ check ላርግና ልደውልልህ። ሲምፕል ሲም ቢስትሮ ሰሚት ወደ ሰባ ሁለት መሄዱ አይደል? ሁለት double አዎ cheeseburger።
አዎ አዎ
እሺ አንዴ ቆይ check ላርግና ልደውልልህ።
እ